አሰሩ ፈጣሪ እንዘምሩላችን ለቸሩ ፈጣሪ በትንሣኤ ኃይሉ ሞትን አሳፋሪ በትንሣኤ ኃይሉ ሞትን አሳፋሪ ሞትን አሳፋሪ እሰ ያገኘነው ሕይወታችንን እሰ ያገኘነው ሕይወታችንን ደስ ይበለን። ትጉ የማይተኛ ጊዜውን አክብሮ ትጉ የማይተኛ ጊዜውን አክብሮ ነፍሳትን አወጣ ከሲኦል በርብሮ ነፍሳትን አወጣ ከሲኦል በርብሮ ከሲኦል በርብሮ እሰ ያገኘነው ሕይወታችንን እሰ ያገኘነው ሕይወታችንን ደስ ይበለን። አረገ በስባት አረገ በልልታ አረገ በስባት አረገ በልልታ ሞትን ድል አድርጎ የሰራዊት ጌታ ሞትን ድል አድርጎ የሰራዊት ጌታ የሰራዊት ጌታ እሰ ያገኘነው ሕይወት ታችንን እሰ ያገኘነው ሕይወታችንን ደስ ይበለን። ሞት ሆይ ወዴት አለ ከቶ ማሸነፍ? ሞት ሆይ ወዴት አለ ከቶ ማሸነፍ? ኃይል ተዋረደ አንተ ድል ተመታ ኃይል ተዋረደ አንተም ድል ተመታ አንተም ድል ተመታ። እሰ ያገኘነው ሕይወታችንን እሰ ያገኘነው ሕይወታችንን ደስ ይበለን። የትንሣኤ ብርሃን የሰው ልጅ ሕይወት የሰው ልጅ ሕይወት አዳምን መለሰው ከወጣበት ቤት አዳምን መለሰው ከወጣበት ቤት እሰይ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። ያበሙሴ ኦሪት የተነገረው የተነገረው ሞትን ዛሬ አጥፍቶ የተነሳው ነው። ሞትን ዛሬ አጥፍቶ የተነሳው ነው። እሰየ ምስራች ደስ ይበላችሁ፣ ሞትን ድል አድርጎ ተነሳላችሁ። ሞትን ድል አድርጎ ተነሳላችሁ። ማርያም መግደላዊ ታደልሽ ምንኛ ታደልሽ ከሰው ሁሉ በፊት ትንሣኤን አየሽ ከሰው ሁሉ በፊት ትንሣኤን አየሽ እሰየ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ብርሃን ያሳየዋል የጽድቅንም ፋና የጽድቅንም ፋና ለሚገዛለቱ በእውነቱ ጎዳና ለሚገዛለቱ በእውነቱ ጎዳና እሰየ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ ስምህን ተናገር ሁሉም ተቀበለ ሁሉም ተቀበለ ከጥፋት ልጅ በቀር ማንም አልታጎለ ከጥፋት ልጅ በቀር ማንም አልታጎለ እሰየ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ። አባት ሆይ በጽድቅ ባርከ ቀድሳቸው ባርከ ቀድሳቸው ከጥፋት ልጅ በቀር ሁሉም ያንተው ናቸው። ከጥፋት ልጅ በቀር ሁሉም ያንተው ናቸው። እሰየ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ አንዲሁኑና እርሱ በሰላም በፍቅር በሰላም በፍቅር እኔም አንድ እንደሆን ከአንተ ከአባቴ ጋር እኔም አንድ እንደሆን ከአንተ ከአባቴ ጋር እሰየ ምስራች ደስ ይበላችሁ ሞትን ድል አድርጎ ተነሳላችሁ ሞትን ድል አድርጎ ተነሳላችሁ